ሰው ወደነው እንጂ ወደንም አልነበር ቀን ሰቶ ቀን ሲሽር ተገኘው ካንቺ ስር በማነስ ይባላል በማነስ ይነገር በምንስ ይድናል ልብ የነካው ነገር
ትወደኛለህ እውነቱን ተናገር ታፈቅረኛለህ እውነቱን ተናገር እኔን መውደድህ ቢሰማስ በሀገር ፍቅር እኮ ነው እውነት ነው መናገር መች እንዲህ ነበር የኔማ ውሎ ስንቱን የቻለው ስንቱንም ጥሎ ስለው ከርሜ ሳሞጋግሰው አይነካልሽ ልቤ ብርቱ ነው ብዬ ሳልጨርስ ሳልደመድመው ጉዶንን ጎበዝ ልቤን ተበላው እንደዚህ ነው ወይ አንቺ ያመልሽ የፈለገውን ያየውን አይንሽ አልሞ ጥሎ ቀለም ማረግሽ ለማን ይነግር ይመስከርብሽ የስንቱ አለቃ የሺ ሰው ግምት ጉዶነ ዛሬ ገብቶ ካንቺ ቤት ተወደነው እንጂ ወደንም አልነበር ቀን ስቶ ቀን ሲሽር ተገኘው ካንቺ ስር በማነስ ይባላል በማነስ ይነገር በምንስ ይድናል ልብ የነካው ነገር
ትወደኛለህ እውነቱን ተናገር ታፈቅረኛለህ እውነቱን ተናገር እኔን መውደድህ ቢሰማስ በሀገር ፍቅር እኮ ነው እውነት ነው መናገር አባቱ ጎበዝ እሳት የላሰ ጉዲ በላገር ልጅየው ባሰ የተባለለት ጉሩ ቀብራራው በየሄደበት ስንቱ የሚጠራው ጎበዝ ታታሪ ልበደንዳናው የወንድ አበጋዝ ስመሳት ነው ከቆንጆ ቆንጆ ስንቱ ያልቻለው ቢባል ቢሰራ እጅም አይሰጠው እንደዚህ ነበር የልቤ ዝና ሀገር የሚያውቀው ስመ ገናና ቀን ተቀይሮ ቀንሽ መጣና ወንድ ልጅ ቀረ ታሪክ ሆነና ሸግዬ ሸግዬ ሸግዬ ወጣቷ ሸግዬ ሸግዬ ሸግዬ ወጣቷ ድንገት ሳላስበው መጣች ለጨዋታ
ሆይ ናና